እሺ ዝግ ዝግ ሄሎ ሄሎ ጤና ይስጥልኝ ሰላም እንዴት ነህ?
አ- አቶ ጌቱ ተሾመ
እ ከዊ ፕላስ ሶሉሽን ድርጅት ነበር ምደውልሎት።
እሺ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ሲሆን አሁን ላይ ደግሞ ለአሽከርካሪዎች ለየት ያለ ነገር ይዞ መጥቷል።
አዎ ትናንት አውርጄ እየሞከርኩት ነበር ፋይል አስገባ አለኝ መሰለኝ ፋይል አሀ እንትን አልላሉት በቴሌግራም ነው ወይስ በ application ኡ?
app ላይ ነው የጠየቀኝ ቴሌግራም ላይ እ፣ ልላክ ነው እናንተ ናችሁ active የምታደርጉልን ማለት ነው አዎ ከላካችሁልን እ፣ እዛ የሚሞሉት አለ አይደል application ኡ ላይ የሚሞሉትን እኮ አዎ፣ እሱ- እሱን ሞልቻለሁ ጨርሼ ግን document ምናምን የ document ኦች እ፣ እንትን ስላመጣልኝ ለዛ ነው እሺ የመጀመሪያው ላይ እ፣ ስም፣ ስልክ ቁጥር እና እ፣ ኢሜይል ነው የሚገባው። እሱን እሱ እሱን አስገብተዋል።
ሞልቻለሁ እሱ እንዳለ ቀጣይ ጨርሻለሁ uplo- ቀጣይ upload document የሚለው ላይ ንግድ ምንድን ነው ስሙ መንጃ ፈቃድ ነው የሚያስገቡት። upload ያደርጉታል ከስልኮት ላይ አንስተው ወደዛኛው ያደርጉታል።
ወይ ከሶስተኛው ማኔ- ቴሌግራም ላይ ላክ ነው እኔ ላከው በቃሽ አንድ የሆነ ስልክ ይቻላል።
ተልኮልኝ ነበር እስቲ ቆይ ላክልህና በቃ፣ አሁን በስ- forward ላርግልህ በቃ በሱ የሚያስፈልጉትን ዶክመንቶች እንዳለ በዛ ይላኩልን፣ ችግር የለውም።
እሺ አባቴ እሺ እሺ እሺ እሺ እሺ እናመሰግናለን።
እሺ መልካም እሺ ቀን እሺ ይሁንልዎት።
እሺ